አቤት እየደወልኩላት ነው
hello
hello አቤት፣ እንዴት አደርሽ ሄለን እግዚአብሔር ይመስገን።
ሰላም ነው መኪና ጠይቀን ነበረ በአዲሱ system
ሳሙኤል ነው አዎ እየመለስኩልህ ነው። system ኡን ብዙኝ አሀ አይሰራም እሺ እሺ በቃ አሁን ይሰራል፣ ግን እየተሽከረከረ እንዲህ ብሎ ነው መድብ ነው ያለው።
እሺ እሺ እሺ